ሰላም እስኪ ሀያ አምስት ሀያ ስምንት ገበያው ሼክ ደንበል የሚሄድ ነው እና አስወጪልኝ። እኔ አሁን ደንበል ነው ያለሁት።
አምስት ስልሳ ስምንት
ሀያ ስልሳ ስምንት ሌላ ኦርደር ይዟል።
አሁን እዛ ደንበል አድርሼ ልመለስን አብ ደው ነው ያለሁት እኔ።
እስኪ ቼክ አደርግልሃለሁ። ጠብቀኝ መስመር ላይ የሚያወጡልን እሺ እንዴ አስችልኝ የምር እዛ ባዮሼክ ማለት እኮ እኔ እኮ ነው። ይሄ እንደገና ተመልሼ ደንበል ቆይ ልመለስ።
ጠብቀኝ፣ አንዱ ይጠብቅ።
እሺ እሺ
ጌታውን ነው ጠብቅ።
ያሽ
ሄሎ ጌቱ አቤት አይወጣልም ስራው።
ምንድን ነው ያለው? አሁን ነው ከሙቺቶ ወሎ ሰፍራ ና ቢዞኝ እኮ ደንበኛ ነው።
ሌላ ኦርደር ይዟል።
አሁን ነው ከድርሼ የመጣሁት እዚህ ወሎ ሰፈርና ወሎ ሰፈር ነው የቆምኩት።
አይወጣም አሉኝ። አይወጣም ምንድን ነው አይወጣም ማለት ነው? እና ታዲያ ልጅ አይ ማለት እንደገና ስራው ደንበል ማለት እንዴት ነው ነው።
የምመጣው? በዚህ በዛ አይወጣም ስራው ማለት ነው። ተው
ኧረ ልጅ ማርያምን እኔ አልሰራውም። እንደ ምንድን ነው ሰው እየመረጣችሁ እንደዚህ ነው የምታውቁት?
እሺ፣ ለማንኛውም ስራው ጌታውን ማርያምን አልሰራውም ይለሽ ይሆናል የችግር